hello ጤና ይስጥልኝ ቤት ቃል ኪዳን ነው የምንረዳው።
betting ለመቁረጥ ትኬቱን ኦንላይን ላይ ማለት ነው።
እሺ number ኡን ሳስገባ load እያደረገ አያመጣም።
እሺ connection ኡን check አድርገውታል።
አዎ connection አለ በደንብ አሁን ያለሁበት አካባቢ ላይ እሺ load ካደረገ በኋላ ምንድን ነው የሚሉት?
አያመጣም team ኦቹን።
እሺ ወይ refresh አድርገው ይሞክሩት ወይ browser ቀይረው ይሞክሩት።
እሺ እሺ